ኧረ እጠብቃለሁ ምሳሌ hello ጤና ይስጥልን በሽት ቤት
ወደ account withdraw አድርጌ ነበር አልገባልኝም እስካሁን የምጫወትበት ብርም የለኝም እሺ እንዴ እኔ ከበሽት ቤት ምን ልርዳው
እ ወደ account withdraw አድርጌ ነበር የመቼ ነው ዛሬ ግን አልገባልኝም እኔ ልጫወትበት እፈልግ ነበር እስቲ ስልክ ቁጥሩን ንገሩኝ የበሽት ቤት ዜሮ ዘጠኝ አስር እሺ ሰላሳ ስምንት እሺ አስራ ስድስት ሰላሳ ሰባት እሺ ስንት ብር ነው አራት ሺህ አምስት መቶ ብር እሺ አንዴ መስመር ላይ ጠብቁኝ እሺ process ላይ ነው ይገባሉታል
okay አሁን ማ- አሁን እንድትለቂልኝ አትችይም?
already process ላይ ነው እኮ ተለቋል ከዚህ ተለቋል ቻፓ ጋ ነው እነሱ ደግሞ ያስገቡታል ትንሽ ጠብቋቸው
okay አይ እኔ ደግሞ ልጫወትበት ነበር ካለኝ account ጨርሻለሁ
እኮ ገባኛ እያሳወቅናቸው ነው ያስገቡልዎታል እነሱ እሺ ንገሪልኝ እሺ አሳውቂልኝ አሁን እሺ እሺ መልካም ቀን